ሰላም ጤና ይስጥልኝ ቤተሰብ ቤት
አብሮ ይስጥልን። confirm የሚደረግ ነበር። ለአንዴ confirm አታደርግልኝ?
እሺ እሺ ስንት ብር ነው?
ሀያ ሺህ ብር።
እሺ የቤተሰብ ቤት ቁጥር ንገረኝ።
ይሄኛው ራሱ ነው ሰላሳ ሰባት ሀያ መጨረሻ ሀያ ስድስት እሺ ኤርሚያስ አዳም። እስቲ ይህን ኤርሚያስን ይኸው ዛሬ ነው አይደል ያደረገው?
አሁን አሁን አሁን አልክ የበበላለ ልብስ ግን ነገ እስኪ ጠይቀው እስኪ እስኪ ጠይቀው ጠይቀው አቤኔዘርን ነው በለው በለው አቤኔዘር አለ አዎ እሺ አላክለት በቃ ወደ ዜሮ ዘጠኝ ሰላሳ ሰባት ሀያ ሀያ ሰማንያ ሀያ ስድስት አይደል አ- አ- አ- አ- እሺ እሺ አንዴ ጠብቀኝ አደርግልሃለሁ
አሁን አለ ራስ አረ አምስት አንድ ወር እግዚአብሔር
ያው አሁን check አድርገው እሺ ገብ- ገብቷል ገብ- ገብቷል። እሺ አዎ እሺ አመሰግናለሁ።
እናመሰግናለን እሺ እሺ እኔም አመሰግናለሁ። እሺ